ጤና ይስጥልኝ።
አብሮ ይስጥልኝ።
ከቢጃ ኢትዮጵያ የጥሪ ማዕከል ነው የምደውልሎት። ከቢጃይ
ቢጃይ እሺ፣ ሰላም ነው?
እግዚአብሔር ይመስገን። አዲሱ የመጠጥ ማከፋፈያ ነው አይደለ?
አዎ፣
የቢጃይ መለያ ቁጥር ልከን ነበረ። SMS ደርሳል? አዲሱ የቢጃይ መለያ ቁጥር
እ የሆነ ገብቶ አይቼው እንትን ሳልለው እንደ አጋጣሚ ስልክ ጠፋብኝና እ በዛ text ም አብሮ ጠፋ።
ንገረው አዎ፣ እና የያዙት አሁን
እሺ፣ ንገሪ ሀምሳ
እ እ ሀምሳ
ሀምሳ አዎ ዘጠና ስድስት
ዘጠና ስድስት ስልሳ አምስት
ስልሳ አምስት ሰባ
ሰባ አዎ
ሰባ ነው ወይ ሰባ አምስት ሰባ ሰባ
ሰባ አዎ ይሄ አዲሱ እሺ።
መለያ ቁጥሮት ነው የያዙት። እሺ፣ መልካም ምሽት።
እሺ